እሺ ይሄ ቴክስት ካልገባ አንሰራውም። ሳኖሊ ስልክ ደግሞ አያነሱም። የታና ሀያ አምስት ደቂቃው ነው ቅድም ሲነግረኝ ማለት ነው። ቆይ ሬስቶራንት እኮ ላወራቸው ነበር። አይተ ሌላዎቹስ ሁለት ቤት ሌላ- መጡ፣ አንድ ቤት ድረስ ሂሳብ ቤት ሄላው ሄላው
ቆይ ቆይ ቆይ አታያጁ ቆይ ሄላው